ሰላም ጤና ይስጥልን ቺፕቺፕ
hello ጤና ይስጥልን።
አብሮ ይስጥልን።
ትእዛዝ አልደረሰም ነበረ እና check ለማድረግ ነው።
መቼ ትናንት ነው order ያደረጉት?
ከትላንት በስቲያ እሺ፣ ሌላ ትናንት ሌሎቹ ያዘዝናቸው አልነግረውም መቶልናል።
ነበር?
አይ አልነገርኳችሁም።
አልነገሩንም። እሺ ይንገሩኝ እስኪ ስልክ ቁጥር።
ዜሮ ዘጠኝ ሰላሳ አምስት እሺ
ሀምሳ ስምንት እሺ
አስራ ስምንት ስልሳ አራት
ምን ነበር የቀረው?
ቲማቲም
እ ስምንት ኪሎ ነው አጠቃላይ የ group ኡ።
አ አ
okay ትናንትና driver ኡ አንድ ላይ አላመጣውም።
አላመጣውም። process ኡ ምናምን እ፣ ማታ ላይ assign እንደተደረገ ምናምን notification እየገባልኝ ነበረ ትላንት ማታ ማታ። አዎ
okay፣ የት ነበር location location?
እም፣ ሳሪስ ቀይ አፈር
ሳሪስ እሺ ንፋስ ስልክ ስልክ ቁጥር ላፍቶ ነው የሚል ልንገሮት check ያደርጋሉ
ምን እ፣ ወይስ check ተልኳል።
አድርጌ ልንገሮት?
እሺ ማ- አይ ማለት ሳሪስ እንደስም- የመጣ ሳሪስ የመጣ driver ነበር እና አሁን እዚህ ጋር እንደተነሳ ነው የሚያሳይኝ። ወይ የትላንቱንም ሊሆን ስለሚችል
okay። አይ check- የቲማቲሙን ብቻ አያሳይም።
እ- እኮ የቲማቲሙን ብቻ ነው እያየሁለት።
okay ትላንትና እንደተላከ ያሳያል።
አዎ ትላንት ወይ ዛሬ እንደተነሳ ነው የሚያሳየኝ ለእኔ።
ዛሬ ነው እንትን እ፣ እ፣ driver ኡ pick አድርጎታል ምናምን እያለ አዎ።
የደረሰኝ ትላንትና ማታ ከሁለት ሰዓት በኋላ ማለት ዛሬ ነው።
ነው ትላንትና ስለዚህ- assign ተደርጓል የሚል ከሁለት ሰዓት በኋላ ነው የደረሰኝ ማታ።
እሺ፣ ቆይ እስኪ እሺ check አድርጌ ወይ ልንገሮት እኔ እሺ፣ እሺ፣ ልደውልለት አንዴ እሺ እሺ